ራሂል እባላለሁ። እባክዎ ምን ልርዳ?
ስርዓት እንዲህ ነው።
እሺ፣ እባክዎትን ሙሉ ስሙን ይንገር። እባክዎትን ሙሉ
ስራ ፈልጌ ነው ካለ ተረድቼዎታል። ነገር ግን ስራውን ለማግኘት ቅድሚያ መመዝገብ ይኖርብዎትና ለዛ ነው።
አዎ፣ መመዝገቢያ ሞክሬ ብዙ process ኡ እንትን መጨረሻ አካባቢ fail ምናምን እያደረገ ነው።
መዘገብ ነበር ባባሉ application ኡ ነው እየዘገቡ ነበር ወይስ እንዴት ነው?
እንዲህ መዝገብ ነው
እንደሚጠይቁ information ኦች ይስጡኝ።
እናንተ አዎ ወሮ ምናምን
አዎ በስልክ አይቻልም። በስልክ ሙሉ መረጃዎትን እንቀበላለሁ። ነገር ግን ቢሮአችን መመዝገብ መረጃውን ከ- ይኖርብዎታል።
እሺ፣ አንድ በቃ ቀን ብቻ መረ- ነው የሚመጡት።
እሺ መቀበልና
እሺ፣ እባክዎ ሙሉ ስሙ።
ሜት ላ
አደለ ተፈራ። እሺ፣ እድሜው ስንት ነው?
ዲኔ ሀያ ሁለት
እሺ፣ የምን አድራሻው?
አሁን አዲስ አበባ ነኝ ያለሁት። ከ- ክፍለ ሀገር ልጅ ነኝ።
እኮ አዲስ አበባ ልዩ ቦታው የት ነው የሚኖሩት?
አሁን ያለሁት
አዎ መሰል
የት ነው የሚፈልጉት?
እ?
በምን አይነት የሙያ ይፈልጉ?
እንግ- እንግዳ ተቀባይ ወይ ጸሐፊ
እሺ፣ reception እና secretary ማለት ነው።
እ?
reception እና secretary።
አ-
መልካም። ስለ ድርጅታችሁ መረጃ ከየት ነበር ያገኙት?
አ- መግባቢያ አለ ይጠቀም application ኡ አለ ራሱ application information ኡን ከየት አግኝተዋል?
እያሉ ነበር ልበሽን
search ያደረጉ ነበር? እሺ። አሁን በደወሉ ስልክ ቁጥር ነው የሚገኙት ወይ ሌላ ስልክ ቁጥር አለው?
በዚህ ነው በዚህ ነው በዚህ
መልካም እሺ፣ እንዳልኩትኝ ያው ሙሉ መ- ተቀብዬዎታል። ቢሮአችን አ- መምጣት ይኖርበታል። የሚመጡበትን ቀን ደግሞ ያንን ም- ደውለን የምናሳውቀው። እ፣ ቴሌግራም ይጠቀማሉ እንዴ?
አ
ቴሌግራም እሺ፣ እሱ ከሆነ እ?
የቴሌግራም ምን hello hello
ይቅርታ ይላል። የቴሌግራም እ? እህ በሌላ ስልክ ልደውልልዎትና ላናግሮት።
እህ እሺ እሺ በሌላ ስልክ ልደውልልዎትና ላናግሮት እየተደማምጠን ስላልሆነ ነው።
ይሄ አሁን እኔ ልደውል ወይ አንቺ ነው የምትደውል?
እሺ ከረሳ ምን
እኔ ያለበት ቦታ ነው ወጪ ልደውል?
እሺ እኔ እደውልልዎታለሁ። እሺ ይደውሉ እርሶም።
እሺ
መልካም ቀን።